ጤና ይስጥልኝ ጠብታ አምቡላንስ ምን ልርዳዎት?
ጤና ይስጥልኝ እግዚአብሔር ይመስገን እግዚአብሔር ይመስገን እንትን ከግሩም ሆስፒታል ተደውሎላችሁ ነበር አይደል?
አዎ እ በጣም እንትን ብሎባችኋል እባካችሁ ምን
አል አልመጡልንም እያሉ ነው አላክንም አዎ ምን ነው አሁን አምቡላንስ እጃችን ላይ የለም
ነው እንዴ አዎ ስራ ላይ እንደሆኑና ስራ ሲጨርሱ እንደምንልክላቸው inform አድርገናቸዋል ለዚህ አንድ አርባ ከሰላሳ እስከ አርባ ደቂቃ ታገሱን ብለናቸዋል አዎ አሁን እርስዎ ከመደወሎት አንድ ሁለት ደቂቃ በፊት ደውለውልናል አዎ አጋጣሚ ተጨንቀው ስለነበረ አዎ አዎ communicate አድርገውናል already busy ስለሆኑ አዎ
እሺ